ሄሎ ሄሎ
ወይ እንዴት ነሽ?
አለኝ
አለ
እ ይሁም አሁን ኮምፒውተር ጋር ነሽ አይደለ?
አ ይሄ current password የሚለው ላይ የድሮ password ነው የምናስገባው።
እሺ new password የሚለው ላይ ደግሞ አዲስ password ነው የምናስገባው። password ኡን ልክልሻለሁ።
እሺ የታችኛውስ ከዛ የታችኛውን አዲስ ያስገባሽውን ፓስወርድ ድጋሚ ነው የምታስገቢው።
እሺ
ከዛ enter ትይዋለሽ።
እሺ
ከዛ ይሹ password ኡ ተቀየረ ማለት ነው።
እሺ መጀመሪያ ይሄን ያይተስ እንደገባቻችሁ
ይሄኛው እኔ እ፣ ያን- ያኛውን ኮምፒውተር እንዳስተካክል ነው።
አዎ
እሺ መጀመሪያ የት እንደገባቻችሁ አላለ አይ ላሳይሽ ድጋሚ እሺ
እዚህ ጋር ላስገባልሽ ለሌላ ጊዜ እንዳትተጭ።
እሺ
አሁን እንደዚህ ሲመጣልሽ እንደዚህ ነው የምታገኘው። ከዛ ይችኛዋን ትከፍቻታለሽ።
እ
ከዛ user እና password አስገቢ ይልሻል። user ኡ ይሄኛው ነው። ከዛ password ኡን ታስገቢያለሽ። ከዛ enter ስትዩ ቀጥታ ወደዛ ይወስድሻል ማለት ነው። አሁን ቅድም ግን password ኡ መቀየር ስለነበረበት ነው። አሁን የ cashier ሁለትን ስትገቢ login ስታደርጊ password ኡን ድጋሚ መቀየር አለብሽ።
okay
ተረድተሽኛል አይደል?
አዎ ያኛው ላይ ያዩሽ ያለሽ አንቺ ነሽ እንዴ?
እ
ያ- ያኛው ላይ ያየ- ያለሽ አንቺ ነሽ እንዴ?
አይ አይደለሁም።
በቃ እሺ
እሺ